ሄሎ ሰላም ጤና ይስጥልኝ። ቤት ቤት ከላይ እባክዎ ምን ልርዳዎ?
ጤና አብ ይስጥልን እናት። ትላንትና መልክቼ ነበረ ዊዝደሞ ብዬ ነበረ ሁለት ሺህ አምስት መቶ እሺ አልገባም ቴሌ በኔ ላይ
ኦኬ። ባላንስድ ብሎ ነው ወይስ ጭራሽ ፕሮሰስ?
ምንም ገ- ወጥ ቀብ- ቆብጦታል።
እሺ እኮ ስታተስ ላይ ምንድን ነው የሚለው የቤት ቤት አክ- ስታተስ ላይ ማለት ነው።
እ፣ እሺ
እሺ አይ ገብ እሺ
check ላድርገው፣ ችግር የለውም። እሺ እሺ።
ያደወልክበት ነው ቁጥሩ አይደል?
አሃ
እሺ ሁለት ሺህ አምስት መቶ ብር አይደል?
አ
ያ በሳንቲፔ ነበረ ውጭ ያደረጉት።
አ እሺ።